Hello?
Hello?
Wait, a ver.
Who's my, uh,
Huh? Hello?
ሲኖሮት ነው።
ምን ምን
አክቲቭ የሆኑ ግሩፖች ሲኖሮት ነው እንደዚህ አይነት ነገር የሚያመጣው።
አዎ ሌሎች አዎ
ነው
ትንሽ ቆራረጣል።
ሌሎቹ ሞልተው የሚያስቸግሮት ከሆነ
አህ።
አይ ችግር የለም። ከሰዓቱ በኋላ ይሞክ- የሚሰጡት ደቂቃ አለ አይደለ? or minute አዎ አዎ አዎ አዎ
hello።
hello ይሰማኛል።
ከዛ በኋላ ይሞክሩት። እሺ
okay እየጠበቅኩ ልሞክረው።
ይሞክሩት። ከዛ በኋላ okay አዎ አልዘጋብኝም ግን እየጠበቁ ይሞክሩት።
አዘጋብኝም አይደለ?
አዎ fair አይሆን
እሺ እሺ እሺ ይሞክሩት።
እሺ እሺ
ኦኬ